Animated by Dr. Rose, this is Edo.
ጤና ይስጥልን ቤስቶቤት
ዊዝድሮ ማታ ያደረኩት ብር አልገባልኝ ነው።
ዊዝድሮ ማታ አድርገው አልገባልኝም ነው
አዎ በደወልክበት ቁጥር ነው አዎ
ስንት ብር ነው አንድ ጊዜ አንድ ሺ አንድ ጊዜ ሶስት መቶ
አንድ ጊዜ አንድ ሺህ አንድ ጊዜ ደግሞ ሶስት መቶ ትናንትና ነው ትናንትና ነው አይደል አባ? ሶስት መቶ እና ስንት ነው ያልከኝ? አንድ ሺህ
አንድ አንድ ጊዜ ሶስት መቶ አንድ ጊዜ ሶስት ሺ አንድ ሺ
ትናንትና ነው አይደል? በቻፓ ነው የሞከርከው አይደል? ሁለቱንም processing ላይ ነው። ለቻፓ እናሳውቅልሃለን። ትንሽ ጠብቀን እሺ አባ።
ኧረ ቀን እኮ አሳውቋል እኮ ደውዬ ነበረ processing እሺ።
ላይ ወይም ደግሞ የቻፓ ስልክ አለ እንዳንተ
እስኪ ንገረኝ።
ዜሮ ዘጠኝ ስልሳ
እሺ ሰባ ሁለት አርባ ሁለት ሰባ ሁለት
እሺ እደውልላቸውና አናግዳቸው እሺ።